ሄሎ ሄሎ
አቤት ሰላም ነው
አለ አለን አለን ይሄኛው እኮ የኢንስቶል ኢንስቶል ያደረከው የዲሹ ላይ
እ ኢንስቶል ያስደረከው የዲሹ ላይ
እ የሌላ ጌም ነው
በስት ቤት እ፣ ገባኝ በር- ያንተ የእንትኑ ነው የጎለል ነው የተከፈተልክ ማለት ነው እና ይኸውልህ አሁን በዛኛው እኛ በላክ ነው ሳይሆን እንትን የምታስደርገው በዚህኛው አሁን በምልክልክ ይኸውማ
እሺ
ይኸው ይሄን ፍሪኩዌንሲ ማለት ነው እ፣ እስቲ አታች አድርግ በቴሌግራም ይኸው አድርጌልሃለሁ አሁን ቲቪው ላይ እና የካሾር ላይ አንድ እየመጣልክ ያልሆነው በዚህ በ- በተለያየ ፍሪኩዌንሲ ስለተጫነ ነው እሺ
እሺ ተ- በቴሌግራም ላይ አሁን አታች ላድርግሽ አድርጌልሃለሁ እኔ ይኸው ግባና ይኸውና
እ ችግር ካለ በዚህ እሺ።
መልስ ደውልልኝ
እሺ እሺ እሺ እሺ